ሄሎ ሄሎ፣ ሰላም ነው?
ሰላም ነው።
አለ ምህረት። ምን ነበር የፈለግሽው?
እ ይኸውልሽ እንትኑ ላይ back office እና cashier option ኡ ላይ የለም እም፣ የሚያሳየው ሂሳብ አንድ አይደለም እና cashier ኦቹ እየተማረሩብኝ ነው። አንደኛ፣ ሁለተኛ ደግሞ የትላንት ጭራሽ አይሰራም። እኔ ስልኬ ላይ ከ- እንትኑ ላይ Balance ስታይ ነው?
አዎ ሲተያይ አሁን ከየትላንት ወዲያው ማለት ነው እም፣ ሳስተያዩ ሂሳብ የምትቀበው እዛ ላይ ተሻል ከነሱ አዎ።
አዎ ማታ ላይ ሂሳብ ስንሰራ እኔ ጋር የሚያሳየውና እነሱ የሰሩትም እጃቸው ላይም እና ኮምፒውተራቸው ላይ የሚያሳየው እና እጃቸው ላይ ያለው አንድ ነው። እኔ ጋ ያለው ወይ ይጨምራል
አንቺ ወይ የሰዓት ችግር አለ ወይ ደግሞ ቀን ስታስገቢ በትክክል አላስገባሽው። የቤት ማን ነው? የ GR ነው አረ ይሄ virtual keno ነው።
እኮ ከሮን አይደለ?
አዎ shop የ shopኡ ስም ምንድን ነው? userኡ ምንድን ቅዱ ነው?
እ ቅዱስ ሳይክል ነው ዜሮ ዘጠኝ እ?
አዳማ እ እኮ user የምትጠቀሙበትን ንገሪኝ።
የምን የኮምፒውተሩን አዎ እነሱ cashierኦቹ በምንድን ነው የሚገቡት? በስም ነው ወይስ cashierኡ የሚጠቀሙበት በሐምራዊ? እ እ
እኮ የእነሱ user ምንድን ነው?
እንትን በስም ነው ቅዱ ወይ?
አረ ቅዱስ ሳይክል ዜሮ ዘጠኝ በሚለው ነው። ከዛ በኋላ የራሳቸው ኮድ አላቸው።
እሺ ቆይ አንዴ የመቼ ነው በስትክክል ያላሳየሽ?
የትላንት ወዲያውን አሁን ትላንትና ሲያሳይ ልክ አይደለም። እኔ ጋር አምስት ሺህ ምናምን ብር ያሳያል። እ ከዛ እነሱ ጋር ደውዬላቸው ሲልኩልኝ ልክ ነው። አሁን ከዚህ በኋላ ያለው እንደዛ እንዳይሆንባቸው የለም እኮ እሱ ነው ወይ እንደ- አንቺ የሰዓት ሰዓት ትክክል ስላልሆነ ነው እንጂ back office ላይ አሁን ለምሳሌ አንቺ back office ላይ ስንት እንደሚያሳይሽ ትነግሪኛለሽ። የዛሬን አሁን ልሄድሽ ወይ?
አሁን back officeኡ እየሰራልኝ አይደለም። ይሄ ልኝ የዛሬ ነሽ የእነሱን እና የትላንትና back office የኔ እየሰራ አይደለም። የሚያሳየኝ ልክ አይደለም። ዜሮ ዜሮ ነው የሚያሳየኝ። ምንም አያሳይም ዛሬም ዜሮ ዜሮ ነው የሚያሳይሽ?
የኔ። አዎ የትላንትንም አላሳየኝም፣ ስትከፍቺ አልተቀበልኳቸውም ምንድን ነው ራሱ የሚልሽ?
ምንም ያውን የዛሬን ብዬ ስከፍት እንደ መጀመሪያው እንደምከፍተው አከፋፈት የለም።
እ ከፍቼ ስጨርስ ከስር balanceኦቹን ሳይሆን የሆነ ዜሮ ዜሮ ነው የለም ነው የሚያሳየኝ። ቴሌግራም አሁን ላይ ላክልኝ።
የላክሽልኝ የ AnyDesk ምንድን ነው?
ትናንትና ማታ ሳናገራቸው ማታ ላይ AnyDesk ላኪልኝ ብለውኝ እሺ ነገ ጠዋት ብያቸው ነበረ። የኮምፒውተሩ ነው።
የአንቺ የምትጠቀሚበት
አዎ የ cashier አንድን ማለት ነው።
እሺ ወይ እሱ ላይ ልግባና እንዴ
እሺ
accept ትኛለሽ። አሁን መቶ ስለሚቆጥር ትጠብቂኛለሽ።
እሺ